ነባ ቆይ እንትና እዩ እናቱ ሞታለች እና አንተ በጣም ነዋ እሱን የምትወደው እዩ አዎ እና ለቅሶ አትሄድም እንደ እዩ ጋር
በር አከፍቶልኝም እ?
በር
ትሄዳለህ አሁን ለቅሶ እዩ ጋር አዎ
ሄደህ ምን ትሆናለህ?
አይ አለዋ ማንን እሷ ታማ የሚወደው ከዛ ታሞ ከዛ እንደ ኢየሱስ አሁን ደነገጥክ አንተ። አይዞህ እና እና ምን እንደገና በዚህ እምባዬ ይመጣል።
እምባክ መጣ
እሷ ስንሞት እ መጣ እምባክ ሞተ። የኔ አባት አይዞህ ኢየሱስ